Hello. Hello.
ሄሎ
አረቃት ሄሎ።
ሄሎ አቤት አይሰማህም መስፍን ይሰማኛል መርጠዬ አርባ ይሰማሃል አምስት ዜሮ ዘጠኝ ኧረ ይሰማል። በናፋጭ ይችላል ስንት አልከኝ አርባ አምስት ዜሮ ዘጠኝ አርባ አምስት ዜሮ ዘጠኝ አዎ አውጪ ምርጥ አዎ ተረን ይሆናል
ተቃራኒ አዎ አዎ
ሌላ ነገር አርባ አምስት ዜሮ አንድ
አምስት ዜሮ አንድ አሁን ያሳያል
ሻንቀል ጠብቀኝ Hello መስፍን እህ Hello አቤት እ፣ ጌታዬ።
ከፊላን በርገር ወደ እ።
አልስ ፕላዛ የሚሄድ order ነው የሚወጣው
ኧረ ምንድን ነው ኧረ ምንድን ነው
አሁን ኧረ ቅድስት ይሄ ያኛው እኮ ምግቡን አውጥቼ ልሄድ እኮ ነው ከትምህርት ጋር ደውያለሁ አልፎ ያልፎቱ እዚህ የምሄደው አዎ
እሱ ለዛ ነው እኮ።
የሚወጣው አሉኛ
ምግቡን ልመልስ አዎ
እ?
አዎ አዎ እውነት እሱ ነው የሚወጣው አሉ።
ኧረ ተይ ቅድስት ተይ የምር
እንደ ምግቡን አውጥቼ እንዴት ነው የምመልሰው ኧረ ግን ተይ ያው በአስር ደቂቃ ታወጣዋለህ ምግቡን እንደው አሁን ይኸው ክለብ ማርያም ሳንቺ አንድ አትወጣም።
በአስር ማርያምን ደቂቃ ማርያምን አራት ያውቁታል በቃ ምናምን የምር customer ጋር ደውያለሁ
መታሰሱም እኔ እንጃ
ጠይቁ ምን አይደርስ አም- ለማንኛውም ብቻ አውጥተውም ከሆነ ወደ ምግብ ቤት መልሰው የአልፎ ዞ ነው የሚወጣው
ኧረ ተአምር ነው እሺ እሺ ሁሉ እ
እሺ እሺ አልክ አይደለ እሺ ኧረ ኧረ እሺ አይደለም ያልኩሽ እኔ እ፣ ምንድን ነው ያልከው ታዲያ እሰራለሁ ማለት ነው ነው ልብ ምን ላድርግ ሁለቱንም?
ተቃራኒ ምን ላድርግ ታዲያ ሁለቱንም ስራው ጎበዝ እሱ ያኛም እየሄድኩ ሁለቱንም ፊኖታ እሺ እሺ እሺ